ሰላም ጤና ይስጥልኝ። ዶንሽ ቤዝካ
ሄሎ ሄሎ፣
አቤት
ጤና ይስጥልኝ። ዶንሽ ላይ ነው የደወሉልን።
ሄሎ
ይሰማኛል። ዶንሽ ላይ ነው የደወሉት። ምን መታወት